ጤና ይስጥልን።
ጤና ይስጥልን።
አብሮ ይስጥልን።
ምንም የምጠይቅ ነበር። እንዴት ነበር ማዘዝ የሚቻለው?
app ኡን አውርደዋል ከ Play Store
ያ እንትን እያልኩ ነው እንትን እያደረገልኝ ነው። አውርቼዋለሁ።
ቺፕ ቺፕ ብለው ያወርዳሉ።
እሺ ከዛ በኋላ ያው እዛ ላይ app ኡ ላይ የተለያዩ item ኦች አሉ። የሚፈልጉትን ይመርጣሉ።
እሺ ከዛ ያው በ group ነው የሚያዙት። personal ም አለ፣ ግን personal ሲሆን ዋጋ ይጨምራል። የ delivery የሚቆርጥ ቦታል እና በ group ሶስት ሆናችሁ ነው የምታዙት። በ group ሶስት ሆናችሁ ነው የምታዙት። ለሶስት ልጅ እንደዛ ነው። እ ሌላው ያው location ምናምን ይሞላሉ።
ምን ይሞላሉ?
location ይሞላሉ የሚመጣሉትን ቦታ ቦታም okay እኮ ማለት የሚፈልገውን ኪሎ ምናምን ይናገራል።
እዛው እዛ ላይ አለ።
በቃ እሺ እሺ እሺ እሺ እናመሰግናለን።
አመሰግናለሁ። እሺ፣ እሺ።